ሄሎ ጤና ይስጥልኝ ኢንዱስትሪ
ሄሎ እንዴት ነሽ እናት?
እግዚአብሔር ይመስገን።
አለሁ። አሁን ሀብታሙ እያወራኝ ነበር ሳፖርት ላይ እና ያው እሺ፣ አንዴ።
በስልክ በስልክ ይቻላል ብዬ ላስተላልፍልሽ። እሺ ላስተላልፍልህ።
ይሄ አንቺ ሪፖርት የታለ ታዲያ? የታለ ሪፖርት? ሶሪ ሶሪ ደም ያደረኩት ስንት የሚለውን
ሄሎ ሄሎ ወይ አባቴ እንዴት ነሽ እናት?
እግዚአብሔር ይመስገን ሰላም ነው።
አለሁ። አሁን ሀብታሙ እያወራኝ ነበር እና ወጣ።
እሺ ሀብትሽ እሺ።
ማን ነበረ ስምክ ያንተ?
ምን ተስኖት?
እሺ የ- ምን ተስኖት ምን ተ- አንድ ሺህ ብር withdraw ነው?
ምን አልሽኝ?
አንድ ሺህ ብር withdraw ነው?
አይ አይደለም፣ normal copy ticket ይዞ ID ላክ ብሎ ID የለም፣ normal ፎቶ እሺ ብቻ ነው።
እንትን ኮ- copy ticket ላክልኝ ብለሽኝ ኮፒ ይዞ ID ምን አልሽ?
ብለሽኝ ኮ- አዎ agent ነው። ፎቶ ብቻ ነው ያለው እያለች ነው። ይኸውልህ ከላይ እኮ አለች አይደለ? እስቲ reference ሷን ወይም ላካት ከላይ ሰባ ሁለት ኖ ቁጥር- ወረቀቱ already እኮ ወረቀቱ የለም። እሷም ለእኔ ለማሳየት ምን እንዳደረገች ታውቂያለሽ?
እ እ ከ- ከ screen ኡ ላይ ነው ያነሳችው ከ desktop ኡ ላይ የለ OK ስለ ነገር እና ለዛ ነው አሁን ኮፒ ቅድም ደውዬላችሁ ነበር።
እሺ ከላይ አያሳያትም ታዲያ ቁጥሩን?
ምን እንዴት ኮፒ የያዘው ነው ያላት ገብቶሻል። ዙር የሚያወጣው አለ አይደል? already እኮ ብሩን እሱ ላይ እሱ ላይ አይኖርም።
እሱ ላይ ግማሽ ነው ያነሳችሁ እኮ ልኬላችሁ ነበር። ለሰው
ማ- agent ኡ ማን ነበረ? እንትኑ የ agent ኡ ስም ምን ተስኖት እንግዲህ ያቺ
ሄሎ Hello Hello፣ ሰላም ነው እንዴት ነሽ?
አለሁ አለሁ። ትኬት አለሁ።
ID ዋ እኮ check ለማድረግ ስለሚያስፈልገን እኮ ነው።
እኮ እኔም ገባኝ እኮ አንተ እንደዛ ነህ አይደለ?
አ አ፣ እና ID ዋን ይታያታል። እሷ አሁን ለምሳሌ አ፣ አልከፍት እያለ ያስቸገራት አልከፍል እያለ ነው ያስቸገራት።
አይደለም ይሄ ደግሞ ትኬት- እየያዘ አይደል?
አ ደግሞ ሲይዝ ግን